ጤና ይስጥልን ያደብዛል ይዛልኝ የበኩል ምን አይነት እጅ መረዳነሱ ሄሎ
አቤት አቤት ጤና ቴሌቪዥን ይዛልኝ የበኩል ምን አይነት እጅ መረዳነሱ
መመረጃ ቴሌዎችን ተቀምጠን አሁን ተቀይሮ አልሰራልኝ ያለው እናስም ፈልጌ ነበር።
ምን አሉኝ ደንበኛችን፣ ይቅርታ ድምፆ ትንሽ ይቆራረጣል።
የውስጥ ማሳመራን ምን ነበር ተጠቀመውን አሁን እሱም አልሰራልኝ ያለ እና ምንድን ነው ብዬ ነው
ምንድን ነው የምጠቀመው ነው ያሉኝ።
የውስጥ ማሳመራ የስልክ የውስጥ ማሳመራ ምጥቀም
እሺ ይቅርታ ደንበኛችን፣ እኛ የጉዞ መረጃ ነው የምንሰጠው።
እነሱን ቴሌዎች እንዴት ነው ማግኘት የምችለው? ይሄ የሚሰጠኝ አካል
እ ይቅርታ እኛ ለጊዜው የሱ መረጃ የለንም። የጉዞ መረጃ ነው እኛ የምንሰጠው።
እሺ እሺ እሺ